Hello ጤና ይስጥልን ከቢጂአይ ነው የምንደውለው ትንሽ system ስላስቸገረን ነው።
እሺ እሺ አሁን ምንም ሲሰኩት አይሰራም ነው ወይስ አያቀዘቅዝም ነው?
አያቀዘቅዝም እ፣ ይሰ- ሲሰኩት ይበራል?
ይነሳል እህ፣ ይነሳል። አዎ
ግን አያቀዘቅዝም።
engine- engine ኑ ይነሳል፣ አይሰራም፣ አያቀዘቅዝም።
እሺ ደንበኛችን መብራት አለው ይኸውልሽ እናት ይበራል?
ምን ትመሰለሽ፣ ይኸውልሽ እናት አንዴ አዳምጪኝማ። እናንተ ጋር እኮ ማለት ነው ገና እንደመጣ አዲስ አበባ ተስተካክሎ መጣ ተብሎ ስንሰካው ኤሌክትሪክ ስንሰጠው የለ፣ አይ በቃ ያው ነው፣ ተመሳሳይ ነው። የተሻለ ነገር የለም።
እሺ ደም- ደንበኛችን እሱን ሰምቼዎታለሁ። ይህንንም መዝግቤ ወደ ጥገና ክፍል አስተላልፍለታለሁ።
Okay፣ እሺ። እና አያቀዘቅዝም፣ ኢንጂኑ ይነሳል ግን አያቀዘቅዝም።
አዎ ሲሰኩት ይነሳል ግን እያቀዘቀዘ አይደለም። ይበራል ግን አዎ።
ሲሰካ
አዎ እንትን ነው እኮ deep fridge ነው።
okay deep fridge ኡ ነው።
አዎ deep fridge ነው፣ መብራት የለው። deep fridge ስለዚህ ነው።
ወርክሾፕ ሄዶ መጥቶ ግን ያው ነው አሁንም እየሰራሉት አይደለም ብዬ ወደ አዎ።
ጥገና ክፍል አስተላልፍለታለሁ።
አዎ እሱ ነው።
እሺ እሺ።
ሌላ መረዳት ነገር አለ?
ማቀየ ነው እና እሺ ስለ ደወሉን እናመሰግናለን። ስለ አገልግሎቱ ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ ታንኪዩ